Hello? Hello? Hello?
Hello ጤና ይስጥልኝ። ኢትዮ Legal ሴት ቤዛ ፈቀደ እባላለሁ። ምን ልርዳዎት?
ተደውሎ ነበር አሁን ከዚህ ከሶስት ቀን በፊት ከሁለት ቀን በፊት ሀሳብ አቅርቤ ነበርና መልስ
እሺ እ- እዚሁ ነበር ሀሳብ ያቀረብሽው። መቼ አዎ።
ከመቼ አሁን ነበር?
ተደውሎልኝ ነበር በዚህ ቁጥር በዚህ ቁጥር ተደውሎ ነበረ።
አዎ።
እሺ ለመልስ ነው የደወሉልሽ? እሺ ድጋሜ ይደወልልሽ።
እሺ።